ሄሎ ሄሎ ሰላም ጤና ይስጥልኝ።
እንደምን አደራችሁ?
እግዚአብሔር ይመስገን።
የእንትኑን ለመመዝገብ ፈልጌ ነበረ። የ stand-up comedy ውን እሺ ይቻላል አለም ይቻላል።
ሲኒማ ቅዳሜ በስምንት ሰዓቱ እሺ ይቻላል። ስም አለ እሺ። ትዕግስት መብራቱ
ስልክ ልውሰድ። ትዕግስት ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ አስራ አምስት አስራ አምስት ዜሮ አንድ ዜሮ አንድ ዘጠና ሁለት እሺ። ብዛት የስንት ሰው ነው የሚፈልጊ?
ምን አልሽ?
ብዛት የስንት ሰው?
አንድ አንድም አለች ሌላ አንድ ጓደኛዬ ለሁለት ሰው ነው ብዛት።
ለሁለት ሰው ነዋ።
እሺ account ልካለሁ፣ በዛ ማስገባት ይችላሉ።
እሺ እኔም ቤት ስንት ብር ነው?
ሄሎ ሄሎ ስንት ብር ነው?
ሄሎ ሄሎ ወይዬ ሄሎ ሄሎ ሄሎ ሄሎ